Hello, hello.
ዲሽ install ልናደርግ ነበረ። በጣም ተጠቀም እህ እህ ዲሽ install ያደረግን ነበረ። ይበርታል ይቅርታ ድምፅህ የተሰማኝ አይደለም።
install ያደረግን ነበረ። ዲሽ በዲሽ
hello ይሰማል አይሰማም?
አዎ፣
እሺ፣ አሁን ይሰማል።
እሺ ይሰማኛል ወይ?
ዲሽ install እያደረግን ነበር እንደ የት አዲስ ነው?
አዲስ agent ዲምካ ዲመካ እሺ ምን ሆነብህ?
እና እና በጣም ተቸገርን። በቃ ከጠዋት ጀምሮ እየታገልን ነው። frequency ን አይቀበልም out of range ነው የሚለውና እሺ ምንም በ- በቂ መረጃ ማግኘት አልቻልንም። በጣም ተቸገርን።
ዲመቃ ነው ያልከኝ?
አዎ አዎ ስምህን ላስቸግርክ?
ዘመድኩን
እ እ